ሰላም ነው የደወሉት። እግዚአብሔር ይመስገን። ምን ልርዳዎት?
ስልችቱን ነዋ አዎ ልክ ነዎት። ምን ልርዳዎት?
እንትን ለማድረግ ነበረ
ምን?
check ለማ- ዋጋ ለማ- ለመስማት ለማወቅ ፈልጌ ነበረ።
ምንድን ነው የፈለ- ቤት ነው የፈለጉት?
አዎ ጉርስ ቤት ነው። የ down payment ስንት ነው የሚሆነው? ምናምን ያላችሁን ቦታ የት አካባቢ ነው ቦታ ያለው ምናምን እሺ እና ከነካሬው ፈልጌ okay። ያው እኔ highlight ኡን ነው የምነግረውት። ከዛ ቢሮ ቀጠሮ ይዤልዎት መጥተው ያወራሉ ማለት ነው።
okay እሺ እ፣ አሁን ወደ ዘጠኝ የሚሆኑ site ኦች አሉ። site ኦቻችን ደግሞ ያሉት ቦሌ፣ ሜክሲኮ፣ ሲኤምሲ፣ ሳር ቤት፣ አያት፣ ጣፎ፣ ሰሚት፣ ጀሞ፣ ቱሉ ዲምቱ አሉን ማለት ነው። ቅድመ እሺ ክፍያ 300 ሺህ ብር ይከፍሉና የቀረውን ደግሞ በረጅም ጊዜ ክፍያ ወለድ የለውም ከወለድ ነፃ ይከፍላሉ ማለት ነው። እ፣ እሺ።
እና ከሁለት ነጥብ ሁለት ሚሊዮን ጀምሮ አለ ቤት
ከሁለት ነጥብ ሁለት ሚሊዮን ጀምሮ
ኦኬ
እና ቅድሚያ down payment ኡ ሶስት መቶ ሺህ ነው የምትለኝ?
ሶስት መቶ ሺህ ብር ነው።
እሺ በስንት አመት
ምን ያልክ- ቤ- ቤቱ የሚረከቡት እ፣ ያው ዘጠኙም site ኦች ያሉበት status የተለያየ ስለሆነ site ኡን እርሶ ነው የሚመርጡት። እርሶ okay።
የመረጡት site ነው የሚወስነው።
okay እሺ እ፣ የት አካባቢ ነው?
እ፣ እንትን ወደ ኡራኤል አካባቢ እንደዛ ከሆነ የልደታ ወይ የቦሌ ቢሮ ቢመጡሳ ቀጠሮ ሊያዝሎትና የት?
detail የት?
ስለ ዋጋቸው ቦሌ or ልደታ።
እሺ ቦሌ የቦሌ አድርግልኝ ቦሌ የት ነው?
ቦ- እሺ ቦሌ ሞይንኮን ያውቁታል አይደለ?
ሞይንኮ ማለት እ፣ ኤድና ሞል እንትን መድኃኒዓለም ጀርባ ምናምን ጀርባ። አዎ በጀርባ።
አ- አወቅኩ እሺ እሺ ስምዎትን ማን ልበል።
ዮሴፍ እሺ አቶ ዮሴፍ ማስታወቂያችን ከምን ሰምተው ነው?
እ፣ ምንም ኢንተርኔት አውቀዋለሁ እና okay።
ኢንተርኔት ዛሬ ይችላሉ?
እ፣ እሺ ወደ ከሰዓት ለ- ዘጠኝ ሰዓት አካባቢ ወይ አስር ሰዓት ለዘጠኝ ሰዓት ሊያዝሎት። በቃ አዎ፣ ደውልሎታለሁ ዘጠኝ ሰዓት አካባቢ።
እሺ thank you።
እሺ እሺ